ዘራው hello ጤና ይስጥልኝ ቤተሰቦች።
hello አባ እንትን ነበር ትናንትና ማታ ሌሊት ላይ እሺ ከቤስት ቢስ ወደ ቴሌ ብር ብር አዘዋውሬ ነበረ እሺ እና አልገባም ብሩ እስካሁን ስልክህን ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሁለት እሺ ዜሮ አራት እሺ ሰባ ሁለት እሺ ዜሮ ዘጠኝ
ስንት ብር ነው?
አንድ ሺህ ዘጠኝ መቶ ሀምሳ ብር
በምንድን ነው ሳንቲም?
እ በምንድን ነው
ምን ሳንቲም? በሳንቲም ውስጥ አንድ ሺህ ዘጠኝ መቶ ሀምሳ ብር አለ።
አ በቃ ትንሽ ጠብቀህና check አስደረግ፣ ይስተካከልልሃል። እሺ አይ አይ brother እሺ እሺ